ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ይቅርታ ፈተያ ነው። ስጅፕ ነበር የምንደውለው።
እሺ ጠዋት ላይ የ driver ቁጥር ብሎኝ ነበር አይደለ?
አዎ ብዬ ነበር። እውነት ነው።
ልስጦት አሁን መያዝ ይችላሉ?
እሺ እሺ። እኔ የምልሽ ግን እንትን አቮካዶ ነው ወይስ ብሩን ነው የምትመልሱት?
የፈለጉት
አቮካዶ ቅያሬ ይደረጋል።
አቮካዶ ቅያሬ ይደረጋል።
በቃ እስቲ ስጪ።
አቮካዶውን ከፈለጉ አፈ- አቮካዶ ካልፈለጉ እ።
ብሩ
በቃ እሺ።
ዜሮ ዘጠኝ አስራ ሁለት
እሺ ዜሮ ዘጠኝ አስራ ሁለት
እሺ
ሀያ ሰባት እሺ አርባ ሰባት ዘጠና ወይ ዘጠና አንድ መጨረሻው አርባ ሰባት ዘጠና አዎ ታመነ ይባላል ይደውሉለት ሲያስረክቡ ሲነግ ለሱ ሲያስተላልፉ ለእኔ ደውለው ያሳውቁኝ እንዳሰቡ እሺ እሺ። በዚህ ስልክ ልደውልልህ?
አዎ ይደውሉልኝ እሺ እሺ።